መሽቶ ነጋብኝ ሳስብሽ አንቺን ምን ባደርግ ይሆን ይሆን ማገኘው ሰላሜን ወይ አላገኘውሽ ወይ አላጣሁሽ ባትኖሪ ከጎኔ ጎዳኝ ፍቅርሽ ጎዳኝ ፍቅርሽ ዘኝልኝ ባክሽ ጎዳኝ ፍቅርሽ ጎዳኝ ፍቅርሽ ዘኝልኝ ባክሽ ተራራውን ባልሄድ ባላፈርሰው ችዬ ምን ያልሆንኩት አለኝ አንቺን አገኝ ብዬ አምናለው አይወድቅም በከንቱ ድካሜ አትቼሽ አልኖርም አትቼሽ አልኖርም ሰርጸሻል በደሜ አትቼሽ አልኖርም አትቼሽ አልኖርም ሰርጸሻል በደሜ አምናለሁ ደሞ ማመኛለው ቀጣኝ እንጂ ፍቅርሽ እኔ እኔ እኔ አገኘሻለሁ አምናለሁ ደሞ ማምኛለው ከምወድሽ በላይ ገና ገና ገና ወደሻለው ቀኑ መሽቶ ነጋብኝ ሳስብሽ አንቺን ምን ባደርግ ይሆን ይሆን ማገኘው ሰላሜን ወይ አላገኘውሽ ወይ አላጣሁሽ ባትኖሪ ከጎኔ ጎዳኝ ፍቅርሽ ጎዳኝ ፍቅርሽ ዘኝልኝ ባክሽ ጎዳኝ ፍቅርሽ ጎዳኝ ፍቅርሽ ዘኝልኝ ባክሽ ዛሬም ሀያል ፍቅር አለሽ በልቤ ላይ አንቺው ራስሽን ከምትወጂው በላይ ከራስ በላይ ንፋስ እንደሆነ ባውቅም ራሴ እንዳንቺ ራሴ እንዳንቺ ወድቼ አላውቅም ራሴ እንዳንቺ ራሴ እንዳንቺ ወድጄ አላውቅም። አምናለሁ ደሞ ማመኛለው ቀጣኝ እንጂ ፍቅርሽ እኔ እኔ እኔ አገኘሻለሁ አምናለሁ ደሞ ማምኛለው ከምወድሽ በላይ ገና ገና ገና ወደሻለው